ሄሎ ሰላም
በጣም በዛል።
ሄሎ ሄሎ ሰላም ጤና ይስጥልን።
ሰላም መቤት እንትን ላይ አይቼ ነበር ኢንተርኔት ላይ ቦታችሁ የት ነው?
ኦኬ ማዘዝ ነው ወይስ ፈልገው ዴሊቨሪ ነው?
አዎ፣ እ ዴሊቨሪ ነው።
ዴሊቨሪ ኦንላይን ነው?
አፕሊኬሽን ነው ማዘዝ ይችላል።
ኦኬ።
አዎ ዳውንሎድ በዚህ ባለው ያደርጉና አፕሊኬሽን አዎ አለኝ።
ችግር- አዎ በቃ እዛው ላይ እየገቡ ክሬት ግሩፕ እያደረጉ እ፣ ለሶስት ለም- ለሶስት የምትተዋወቁ ሰዎች ወይ ጎረቤት ቤተሰብ እ፣ ሶስት ሰው እየሆናችሁ ማዘዝ ትችላላችሁ። free delivery የምትለው on አድርገው ማለት ነው።
እ። ሽንኩርቱ ዋጋው ልክ ነው?
አዎ ዋጋው እዛ ያለው ነው።
እዛ ላይ ያለው ትክክል ነው?
እዛ ላይ ያለው ትክክል ነው። ሁሉም አዎ በቴሌ ብር ነው መክፈል የሚቻለው።
ችግር የለውም። እሺ፣ እሺ ዛሬ ዛሬ ቢያዙን ነገ ይመጣልዎታል።
እሺ።
እሺ እናመሰግናለን።
እናመሰግናለን።